Hello ጤና ይስጥልን ቤተሰብ ጤና ይስጥልን እንትን forget ምናምን ብዬ password ማለት ነው እሺ አዲስ text ገባልኝ። ከዛ በኋላ የተላከውን እሱን ነው የምሞላው ወይስ ሌላ አዲስ የራሴ ነው የምሞላው?
forget password ብላ የተላከልህን ትሞላዋለህ መጀመሪያ። መቀየር ከፈለግክ ደግሞ login ካረክ በኋላ ውስጥ ላይ ገብተህ profile የምትለዋን ነገር ትነካትና change password የሚል ይመጣላል። መቀየር ትችላለህ። ግን አሁን የተላከልህ ነው የምታስገባው። እሺ አ፣ የተላከልኝን እንትን ስለው አልከፍት አለኝ እንደ አዲስ ዋና ልክፈተው ማለት ነው።
አዎ እንደ አዲስ ክፈተውና ስልክን ስታስገባ ዘጠኝ ብለን ነው ያስገባው አይደል?
አዎ ዘጠኝ ብዬ በቃ እችን ኮፒ አርጋትና paste አርጋት። እሺ አጻፈው ኮዱን
እሺ፣ እና ከፊት space ሊኖረው ስለሚችል maybe እሺ፣ እንደዛ አድርግና ሞክረው። እምቢ ካለ ደውልልን።
እ እሺ፣ መልካም ምሽት።
እሺ